ጤና ይስጥልኝ
hello ምንድነዎት?
ሰላም ነው እግዚአብሔር ይመስገን አባቴ።
አለን አለን። አድራሻችሁ ምኑ ጋር ነው?
እኛ መስቀል ፍላወር እና ፓስተር እንገኛለን።
መስቀል ፍላወር ምኑ ጋር ነው?
ም- መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
አዎ ናዝራ ሆቴልን ትንሽ ወደ ላይ ናዝራ ሲወጡ U-turn አለ
እ እ ዩተርን አለ ከፍና- ትንሽ እንደወጡ እሺ።
U-turn አለ። በስተቀኝ በኩል ገባ ሲሉ ከየት አቶሊ በኩል ስትመጪ ነው?
በየት ነው የሚመጡት?
ከቦሌ እሱ?
ስትመጪ ከቦሌ ከቦሌ ስትመጣ ሲመ- አዎ፣ ከቦሌ ሲመጡ በወሎ ሰፈር ናዝራ ሆቴል አለ አይደል?
አዎ አዎ እኮ ናዝራ ሆቴልን ትንሽ ወደ ላይ እንደወጡ ማለት ነው እሺ U-turn አለ
አልፌው ማለት ነው።
U-turn አዎ፣ ናዝራ ሆቴልን ትንሽ ነው የሚሄዱት U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮሊንክስ የመኪና ሞተር የሚል አለ የመኪና መሸጫ
ኦሚንክ አ በሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
እሺ አፍሮሊንክ። እሺ እሺ አፍሮሊንክ
እሺ እሺ አባቴ